ሄሎ
ሄሎ ሙሌ እንዴት ነህ?
እግዚአብሔር ይመስገን።
እሺ ሀና ነኝ። እ አልታዘዘም ብለህ ነበር አይደለ? ከኛ እርጥብ አዎ አዎ።
እሺ ታቀርብልኛለህ? እዛ ከሆንክ
እሺ አንዴ ታናግራቸዋለሽ ነው
ሌላ ሌላው ጤና ይስጥልኝ። የኛ እርጥብ ነው።
የኛ እርጥብ እሺ ከቢዩ ነበር በኦርደር ነበር መቶ ሶስት ሰላሳ ዘጠኝ አርባ አራት ኦርደር አልተበላችሁም?
ልጁ ባለ ሁለት ዕለት መቀበል ትችያለሽ።
እ እ ምን አልሽኝ?
እኔ አላወቅኩትም ኦርደር ውስጥ እንደሆነ ግን ልጁ ባለ ሁለት ሺህ ይነግርሻል።
ልጁ ጋር ደውለሽ አዎ የትኛው በስልክ ሰላሳ ያስቀምጣላችሁ?
አምስት መጨረሻው
እሺ እሺ
ሄሎ ሄሎ እደውልልሃለሁ። እሺ ለሌላ ሰው ደው ያለችኝ ደውዬ እነግርሃለሁ። bot ላይ እጽፍልሃለሁ። bot ላይ እይ።
እሺ